ሰላም ይስጥልኝ።
የነበረ ሙዬ
ይሰማኛል።
አንድ ኮምፒውተር እናንተ ጋር ነበር ደውላለሁ ብሎ ደወለልኝም እየተስተካከለ ያለ እሺ
እ?
ሲስተም
አ- እንትን አይ ሀርድ ዲስክ ቀይር ነበረ እሺ የልጅቷ ማና ቃሲም ስራች ቃሲም ስራች ቃሲም ቃሲም ነው አ አ አ ስራች እሺ ቼክ አድርጌ ላሳውቅ እሺ እሺ እሺ እሺ